ይስጥልኝ አብሽፒ ሰላም ነው። ይወኩም ልርዶ ሰላም ነው እናት ምስል አለን። ትናንት ብር ተመላሽ ይደረግላል ተብዬ እስካሁን ትንሽ ቆይ ተሞክሮ ተብሎ እስካሁን አልገባም። ግን
እኛ ጋር መልክተው የነበረው አልመልስ ነበር ትናንት እሺ፣ ደንበኛችን በዚህ ቁጥር ነበር ያመልከቱት።
በዚህ ስልክ ቁጥርና ከቴሌ ብር ወደ ባሪፍ አማካኝነት ለባሙስ ከፍዬ ወደ ቴሌ ብር እንመልሳለን ብላ ውላልኝ ነበር። እስካሁን ግን ተመላሽ አልሆነም።
እሺ፣ ደንበኛችን አንድ መላ ይጠብቁኝ ልጆች እሺ
መስመር ላይ ስላስጠበቅኩት ብርሳ ደንበኛችን የወሎ ስለሆነ ነው።
ችግር የለውም ዊዝድሮ ነበር አይደል ያደረጉት?
እ ዊዝድሮ ነበር አይደል ያደረጉት?
እናደርግልሃለን ብሎ ነበር። ወደዛ መላክ ሳችል ወደ ባሙስ ቴሌብር መስላለን ብላ ደውላልኝ ነበር ትናንት።
አምስት መቶ ብር ነበር አቶ አበረ አዎ አበራሽ ቀላሳ አምስት መቶ ብር
እሺ፣ ወደ ከቴሌብር ወደ ቫሙስ በሬ ላኩት። ፌል አድርጓል። ፌል ስላደረገ ወደዛ ነው የሚላከው ወደ ቴሌብሮት እስካሁን ካልገባሉት ቤቲንግ ሳይቱን ነው በእኛ በኩል ስለተስተካከለሉት
አልገባም እስካሁን
በእኛ በኩል አስተካክለን ልታል ካልገባሉት ፋሙስ ቤትን ያናግሩ ቤቲንግ ሳይት እሺ ተመኛችን መልካም ቀን